ሄሎ ጤና ይስጥልኝ ሄሎ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል መረጃ ይመጣል የቴሌቪዥን
መረጃ በሱ መሳልና በዚህ ስልክ ደግሞ መረጃ በዚህ ስልክ ደውሉ ይላል።
አዎ ደውሎ የሚለው ጥያቄ ካለ እንድጠይቅ ነው
እኮ ስለ ሽልማቱ ስለ ቋንቋ ምናምን የሚል መቶልኛል።
እሺ ሶስት ቁጥር ላይ እ፣ ለመጫወት የሚለውን ምረጥ ሶስት ቁጥር ላይ ምን የሚል
ሶስት ቁጥር ላይ ለመጫወት
ለመጫወት እሺ coin ጥያቄና ምናምን የሚል አለ።
አዎ coin ማለት የጥያቄና መልስ መመለሻ ማለት ነው
እሱ መግዛት አለብኝ ግዴታ።
አዎ ጥያቄና መልስ የም- የምትመልሰው በ coin ነው
አ- በ- በገዛሁት coin ማለት ነው።
አዎ የእድል ጨዋታ ደግሞ አንድ ቁጥር ላይ ስትመዘገብ ትኬት ይገባላል እድል ሞክር
እሺ እኮ የድል ቁጥሩ ታችኛው ነው።
አይ የእድል ቁጥር አይደለም አንድ ቁጥር ላይ ስትመዘገብ ዕለታዊና ሳምንታዊ ጥቅል አለ ዕለታዊ ሁለት ብር ሳምንታዊ አስር ብር ይወስድና ትኬት ይገባልሃል እድልህን ሞክር ሄሎ እሺ እሺ እሺ